ሌላ እንዴት ነሽ?
እንዴት ነሽ? ማ ጠፋሽ እኮ ጭራሽ። በቃ እንደምን ጠፋለሁ?
ስልኬን ግን ታውቂዋለሽ?
አዎ እንዳትረሽ ዜሮ ዘጠኝ ብሎ እንደሚጀምር አውቃለሁ።
እንዳትረሽው፣ ባለመደወል ብዛት እንዳትረሽው።
ችግር ነው።
አ እንዴት ነሽ?
እንዴት ነሽ?
በጠዋት ወጣችሁ?
አዎ እ፣ ምሳ ተበላ?
ነው።
እ?
አዎ ተበላ። ገና ነኝ እባክሽ፣ አልበላሁም።
እንዴ ቁርስሽን ነው ሳትበይ?
አይ በልቻለሁ።
በኋላ አንቺ ልጅ በሽታ ላይ እንዳትወድቂ ነግሬሻለሁኝ እኔ።
አይ በልቻለሁ።
እ፣ እ፣ ይሁንሽ እንግዲህ።
እሺ።